ሄሎ
ሄሎ ሰላም ጤና ይስጥልን ሰውነት አቤት ከዊፕላስ ነበር ምደውልልኝ ያን application አውርደ ነበር አውርጄ ነበር።
እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት ለተጠቃሚነት ነበረ ግን እምቢ አለች።
እኮ አሽከርካሪዎች ላይ ስለተመዘገብክ ነው ዊፕላስ solution provider የሚለው ላይ ነው የተመዘገብከው እና ተ- ለተጠቃሚነት ከሆነ ዊፕላስ solution user የምትላለች ያኛውን አጥፋውና ዊፕላስ solution user የምትላለች referral code ኡንም እዛ ላይ ታገኛለክ ለጓደኞች ለአንድ ሰው ለሁለት ሰው invite ስታደርግ እኛ ጋር እየታሰበልክ ይሄዳል ማለት ነው እሺ አመሰግናለሁ አንድ አይነት ነው register አደራረጉ መልካም ቀን ይሆንልክ እሺ አባ